ጤና ይስጥልኝ Best Bet
ተመስገን ሰላም ነው።
ሰላም
አዎ፣ በዚህ እ፣ ስልክ እስቴ ሁለት ጊዜ ወጪ አዝዤ ነበር እና እሺ approval ፈልጌ ነበር።
ስንት ብር ነው?
እ፣ መጀመሪያ አስራ አምስት ሺህ እና አስር ሺህ
okay እሺ የቴሌ ብር ቁጥር የደወልክበት ነው አይደለ?
አዎ፣ አዎ፣ በዚሁ ነው።
እሺ confirm እያደረኩልህ ነው።
ችግር የለውም።
አሁን ገብቶልሃል። እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ፣ ሁለቱም ነው? አ?
አዎ ሁለቱም ገብተዋል።
እሺ፣ አመሰግናለሁ።
እሺ እሺ መልካም ቀን።